Hello? ሄሎ
አቤት
ጤና ይስጥልኝ። ምን ልታዘዝ?
ተመዝግቤ ነበርና በዚህ ደውሉ ምናምን ብሎኝ
እሺ፣ ስለ ቴሌቪዥን ማንኛውም information ካሉት እ መጠየቅ ይችላሉ።
እና ጨዋታውን ስጀምር ግን አይጀምርልኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
እሺ
ከዛ ሰባት ቁጥር ተጭነው አማርኛ ያደርጋሉ።
እሺ
ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
እና እንደሱ
እሺ እሺ እሺ